ቤዛዊት ነኝ እባክዎ ምን ልርዳዎ?
አብሮ ይስጥልኝ። ሰላም ነው?
ይመስገን
አንተ ነህ አልያዝም። ሌላው ለው ደማኝ
እ፣ አብሮ ይስጥልኝ። ሰላም ነው እናል እግዚአብሔር ይመስገን።
እ፣ አለን አለን። እንትን ብዬ ነበርና ማታ ከአባተር ብሮች አድርጌ እሺ
በአርሲ በኩል ነበረ እስካሁን አልደረሰኝም። እሱ ነው ያለኝ አባ
እሺ ከደውላ አስመዝግበው ነበር ደመኛች
ደንብ- ደውዬ አላስመዘገብኩም። ማለት እነሱ ላይ እንትን አልኳቸው። ልዩ በረድ አልያዘም።
እሺ ስሞትም አልበል
ጀማል መሐመድ ጀማል አ መሐመድ በዚህ ስልክ ማለት ነው።
እሺ በዚህ ስልክ ነው ከቴሌ ብር ወደ አቫተር ነው ኖ ከአባታር ወደ ቴሌብር okay withdraw ነው ያደረጉት እሺ አ ይዟል።
መቼ ትላንት ትላንትና አስራ ሁለት ሰዓት ምናምን እሺ።
ከሰባት ሰዓትም ላይ ሞክሬያለሁ።
እሺ ምን ያህል ብር ነው withdraw ያደረጉት
አንድ አንድ ሺህ ብር ሁለት ጊዜ እም?
አንድ አንድ ሺህ ብር አንድ ሺህ ብር ሁለት ጊዜ እና ሁለት ሺህ ብር አንድ ጊዜ
አንድ ሺህ ብር ሁለት ጊዜ እና አ እሱ ነው ያለኝ አንድ ሺህ ብር ሁለት ጊዜ
ወይም እንትን ብለን በቃ ሌላ ቦታ ጠይቃለ።
hello ደንበኛችን ይሰማል አ ይሰማኛል ይሰማኛል።
አንድ ሺህ ብር ሁለት ጊዜ አ ከዜን አ ሁለት ሺህ ብር ደግሞ መጨረሻ ላይ እሺ ሁለት ሺህ ብር ደግሞ ለብቻ አ
እ፣ ደንበኛችን ይሰማል ይሰማኛል ይሰማኛል።
ሄሎ
አቤት አቤት ይሰማኛል።
ይሰማል አይደለ አ ይሰማኛል።
እሺ ከአቫታር ወደ ቴሌ ብር withdraw ያደረጉበት transaction አለ አይደለ?
አ አ አ እ፣ የእሱን screenshot አሁን በምነግሮት ስልክ ቁጥር ቴሌግራም ላይ ይልኩልኛል።
okay ባለፈ የነገርሽኝ አለ ከአሁን በፊትም እንደዚህ ሆኖብኝ እሺ እ፣ እሱ ዘጠና ሁለት ቤት እሱ ላይ ልኬዋለሁ። በእርግጥ
እሺ አሁን ድጋሚ እሱ ላይ ይልኩልናል። ስሞትንና ስልክ ቁጥሮትን ከታች ጽፈው።
okay እሺ ቀድሜም ልኬያለሁ። reply ላድርገው መልሼ ልላከው።
አዎ እንደዛ አድርጉ። ሌላ የምረዳት ነገር አለ?
አይ የለም እናት እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ እሺ እሺ መልካም ቀን ይሁንላችሁ።